ጤና ይስጥልኝ ሁሉ ስፖርት በእኩል እንርዳዎት? ሄሎ
ሄሎ ሁሉ ስፖርት ነው በእኩል እንርዳዎት?
አ ሁሉ ስፖርት ቴሌብር ቴሌ ቴሌብር ተዘግተዋል።
ቴሌብር አዎ እየሰራ አይደለም።
and what is the problem
እ፣ ለጊዜው system እያስተካከለ ስለሆነ ነው። ሄሎ ካሽ account አይጠቀሙ አንበሳ
አንበሳ
ሄሎ ካሽ አንበሳ አይጠቅም።
እሺ ስልክ ልስጦትና በዚህ ስልክ deposit ማድረግ ይችላሉ። ስልክ እሰጦታለሁ።
okay በ በ በአንበሳ ሄሎ ካሽ አይ በቴሌብር በቴሌብር ይሰራል።
አዎ፣ ስልክ ስልክ እሰጦታለሁ እኔ
ኦኬ የሚያስተላልፉበትን ማለት ነው። ከዛ እሱን አስተላልፈው ለእኛ በቴሌግራም ያስተላለፉበትን screenshot አድርገው ይልኩልናል።
ኦኬ ስልክ ልስጦት ያዙ ዜሮ ዘጠኝ ሰላሳ ሁለት
እሺ
ሰላሳ ሁለት አሉ
አዎ ዜሮ ሰላሳ አምስት ሰላሳ ሁለት ሰላሳ አምስት ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስልሳ ስድስት ስድስት
እሺ
በዚህ ላኩና ቴሌግራማችንን ያውቁታል።
አዎ በቃ በ- በዛ በቴሌግራሙ ያስተላለፉበትን ደረሰኙን ፎቶ አንስተው ስልኮትንም አድርገው ይላኩ። የቴ- የሁሉ ስፖርት ስልክ okay እሺ